Hello Hello ሰላም ነው።
ሰላም።
ምን ደውልሽ? ከወዳ vehicle manufacturing PLC ነው እና
እሺ ድርጅታችን ጋር በ junior accountant ክፍት የስራ ቦታ ስላለ ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ላይ ፈተና ስላላችሁ መጥቶ መፈተን ትችያለሽ።
ዛሬ ስምንት
ዛሬ ከሰዓት ወይም ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ላይ ፈተና ስላለ መጥተሽ የት መፈተን ነው ትችያለሽ።
location ኡ? ዛሬ ከሆነ አልችልም፣ ለቅሶ አለብኝ ነገ።
እሺ ነገ ጠዋት ሁለት ሰዓት ይመችሻል።
የት ነው location ኡ?
location ኡ ደቡብ መብራት አርሴማ ቤተክርስቲያን ፊት ለፊት
እሺ አሳውቃለሁ። በቃ ተከታተሉኝ።
እሺ።